ጤና ይስጥልኝ ቻኮል።
hello ጤና ይስጥልኝ። አይ አሁን ደውዬ ነበረ ስለተቋረጠ።
okay እሺ፣ ከ coffee collection ያሉት አዎ አዎ hello፣ መቶ ሃምሳ እሺ።
ብር።
በ- አዎ እርስዎ በነገሩኝ የቴሌ ብር ስልክ ቁጥር ምንም አላገኘ ነው እና deposit ነው ወይስ withdraw ሲያደርጉ ነው? ቆይ
እኛ እንትን account የለንም ነበረ። deposit የተደረገው ግን እ, ይታይሻል አይደለ? deposit አይ ምንም አላገኘሁም። ለዛ ነው የጠየኩት።
እኛ እንትን ከሰም- የቴሌ ብር account የለንም ነበረ።
እ?
እም?
customer deposit አድርጎ ነው ወይስ ሞንቶሎጂ ይጠይቃል?
አሎ
hello አይሰማም? hello እሺ
hello